ጠብቁን።
ቤተሰቤ ነኝ።
ሌላ ቤተሰቤ ነኝ። አቤት ቤተሰቤ ሀያ ስድስት ሰማንያ አራት ሀያ ስድስት ሰማንያ አራት ሰማንያ አራት ምን ሆነብህ?
የመገናኛ order ነው። ኧረ አሁን በስብሻለሁ በጣም። እኔ ደግሞ ቦሌ ነው ያለሁት።
የት ነው ያለው?
የቦሌ driver ነኝ። የቦሌ driver ነኝ። ቦሌ ነው ያለሁት።
ሌላ order ይዘሃል?
አልያዝኩም
ናት
አልያዝኩም።
እሺ እ- ኪዲ ትወጣለች።
ይወጣል?
አይ ቆይ አንዴ ቆይ አንዴ መስመር ላይ ጠብቀኝ።
እሺ። ኧረ ሳላ ከመገናኛ ውጭ
ኧረ ኪላ ሰበርከው። ውይ እንኳን ደስ አለ ወንድሜ። እ፣ ወይኔ ብሬ በሰበሰ አንተ ነገ ይደርስልሃል። እንኳን እኔ ቀርቼ አባቴ ተማምኖ እንኳን ብር አይሰጥም መምቴ ማርያምን ጌታ እሺ፣ ሁለት መቶ ብር ምግብ ስትደፋብኝ በቃ ከሰርኩ ብዬ አይ ቡጦ ግን አይሆንም። ለምን ተደፋ ማርያምን ውስጥ እንደዚህ ምግቡ አንዱ በእጅ ነካ ነካ አድርግ አስገባውና ጥቁር ፈሳድ ገዝቼ በሁለት ፈሳድ እንዳይፈታ ልጅ አስር ሄሎ አይሰማም? አቤት መሀመድ ነህ?
አዎ እ?
አዎ አዎ
እ፣ እሺ አንዴ ቆይ መሀመድ አቤት አይወጣም ስራው ተብለሃል።
ኧረ ከመገናኛ እኮ ነው የሚነሳው ቤተሰብ አዎ እኮ
ከመገናኛ ተነስቶ እዛ መገናኛ እኔ ያለሁት ቦሌ
እኮ አይወጣም። ሌላ order አልያዝክም አይደለ? አቤት አቤት እዛው እዛው ነው ከመገናኛ ቤት ከመገናኛ ዋው ጋር ስር ማማት አይወጣልም። እሺ ስራው እንዴት ነው ያሰራባኝ? ሰምተኸኛል? አ?